ርጡሳና ቅብዕት ይህ ዝንጀሮ አትወዳው ይህ የጦሳና ቅብዕት ይህ ዝንጀሮ አትወዳው ሰው ከተፋቀረ እንከን አያጣም። ይህ ሰው ተንኮለኛ ነው። ይህ ምን መክሮሽ ይሆን? ይህ ሰው ተንኮለኛ ነው። ይህ ምን መክሮሽ ይሆን? እንደ ውሃ ሽታ እየጠፋሽ አሁን እንደ ውሃ ሽታ እየጠፋሽ አሁን እየጠፋሽ አሁን እየጠፋሽ አሁን ይህን አገሩን አላውቅም ይህን አልመጣ ንገስግሼ ይህን አገሩን አላውቅም ይህን አልመጣ ንገስግሼ መንገድ መንገዱን ሳይ ይቀረሁኝ በልጅ ከኮምበልቻ በላይ ይህ ከደሴኒ በታች ይህን አረሞትኩ ላይ ይህ ያገኘናት ልጅ በእጃትን ኩኛለች በከንፈር ብቻ እንጂ በእጃትን ኩኛለች በከንፈር ብቻ እንጂ ይህ በከንፈር ብቻ እንጂ ይህ በከንፈር ብቻ እንጂ ይህኔ ባብዘለግ ለአጋ ይህኔ ግር የለው እጅ ይህኔ ባብዘለግ ለአጋ ይህኔ ግር የለው እጅ ጊዜ የጣለው ሰው የለውም ወዳጅ ያኔ እንዳማረብኝ በቀረሁ ኮርቼ ያኔ እንዳማረብኝ በቀረሁ ኮርቼ ዘንድሮ ስተዋረድ ልቤን አስቀምቼ ዘንድሮ ስተዋረድ ልቤን አስገምቼ ልቤን አስገምቼ ልቤን አስገምቼ አጌራዶም አብቴጂ አዴላንታም አብቴጂ አቆምበልሻም አይ ብትመጪ ምንጊዜም የኔ መቼም አታመጪ